hello ጤና ይስጥልን best hello
ጤና ይስጥልን።
ሰላም ጤና ይስጥልን።
እዚህ ድሮ ብዬ ነበር አልገባልኝ።
በዚህ በደወልክበት ቁጥር ነው።
አዎ
ስንት ብር ነበረ?
ሀያ ሀያ ዘጠኝ ጊዜ
ዛሬ ነው ያደረግከው?
አዎ አጭፍ አጭፍ ችግር የእኔ ማዘር እንደዚህ አትቆጣም።
በኮካና በሬድቡል ስልሳ ጊዜ ስብሰባ በዚህ ሁኔታ መጣቸው ይልሻል እኔ ጋር መጣቸው ረመዞች ጊዜ ቴዛስሎ ቴዛስሎ ሳኔ ስመለስ ይ
ወደ ቴሌ ብር ነው አለ።
አዎ እሺ የቴሌ ብር ቁጥር አንዴ ትነግረኛለህ?
ይሄ የደወልኩበት ነው።
እሺ አንዴ check ለማድረግ ነው። maybe ስህተት ካለ አሃ።
check ለማድረግ ማለት- ፈልጌ ነው። አንዴ እሺ ዜሮ ዘጠኝ ስልሳ ዘጠኝ እሺ ዘጠና ሁለት አርባ አንድ ሀምሳ አምስት አንተ ነህ ክፍል ሀምሳ አምስት አይደል? አርባ አንድ ሀምሳ አምስት አዎ አንተ ነህ ክፍል
እዚህ ጋር ዲቫ ነው ልክ
confirm እያደረግሽው ነው አይደል?
አዎ አዎ እየገባልህ ነው።
ስለዚህ- አዎ ልዝጋዋ ስልኩ በቃ ትችላለህ። አዎ thank እሺ መልካም እሺ ስለደወልክ ነው።
ለሁላችሁ እሺ እሺ